ሊባባ
ሰላም
አንዳንድ ዛሬ ይመስገን ያለጠፈ ያባዱላል እንዴ እናንተ ምን አለኝ?
ያለጠፈ ያባዱላል እናንተ ግን
አዎ ያለጠፋ አባዱላ አለን
ስንት ተምሯል?
ሁለት ሰባት ሶስት ነጥብ ሶስት
ባንክስ
ባንክ እስከ አንድ ሚሊዮን ይመቻቻል። ሌላውን ካሽ
ባንክ አንድ ሚሊዮን ይመቻቻል፣ ሌላው ካሽ።
አዎ
እሺ ሁለት ሺህ ሰባት ነው ሞዴሉ።
አዎ
እሺ ኮሚሽን አለ እዛ?
ኮሚሽን የለውም።
እሺ